ዋስትና ይወስዳል ችግር የለውም። ሄሎ ሄሎ ሄሎ
ሄሎ ደንበኛችን ጤና ይስጥልኝ።
አብሮ ይስጥልህ። እንዴት ናችሁ?
ሄሎ
ሄሎ አይሰማም? አይሰማም? ሄሎ ሄሎ ሄሎ ደንበኛችን ወይ ይሰማል አሁን?
አዎ ይሰማል። ኑሐሚን እባላለሁ። ጉዳይ ነው የደወሉት። እባክዎ ምንድርተው?
እሺ ኑሐሚን እንዴት ነሽ? ቤካ ነኝ። እሺ እሺ ቤካ እንዴት ነህ?
አለ ይመስገን። በአንድ አካባቢ አሁን ስድስት ኪሎ አካባቢ ነው ያለሁት እሺ እና በአጋጣሚ እንደዚህ የፍሪጅ ሰራተኛ ምናምን የሚጠይቁ ሰዎች ያገኘውና እሺ ስራ ላይ ባለሁበት ሰዓት ማለት ነው ኮየ ፈቼ ናቸው እነሱ። ኮንዶሚኒየም ነው አይደለም? ኮየ ፈቼ ኮንዶሚኒየም ነው ያሉት።
እሺ የፍሪጅ ሰራተኛ ነው የሚፈልጉት።
እሺ
በአጋጣሚ ስልካቸውን አልያዙም እነሱ ግን እሺ ስልክ ቁጥራቸውን ተነገሩኝ። እኔ ስልክ ቁጥራቸውን ሰጥሽና እነሱን ይደውላሉ ወይ ደግሞ ትደውይላቸዋለች። በጣም ነግሬያቸዋለሁ ስላለው ነገር ምን ያክል እሺ።
መክፈል አለባቸው ምናምን ነገር ነግሬያቸዋለሁ። ከዛ አቅርቦቱ እንዴት እንደሆነም ነግሬያቸዋለሁ። ስለዚህ እሺ።
ተረድተዋል ማለት ነው።
እሺ በጣም አመሰግናለሁ ቤካ። እ፣ ስልካችንን ትሰጣችኋለህ ወይስ ቁጥራቸውን ትሰጠኛለህ? እንዴት እናድርግ?
ወይ ደግሞ እሺ እኔ እናንተ እ፣ ወይ ደግሞ ያኛውን የዘጠና ስድስት ሰባ አምስቱን ሰጥቻቸዋለሁ ወይ ደግሞ አርባ ዘጠኝን ጨምሬ ይሰጣቸዋለሁ።
እሺ ቤካ አመሰግናለሁ በጣም እሺ መልካም መልካም ቀን።